ጣይቱ ስማሽግ ፍቅርሽ ሲያባልለኝ ስቃሽ ስወራጭ ስጨነቅ እንደምን ይነጋ ይሆን ሌሊቱ ስባዥግ ፍቅርሽ ሲያባልለኝ ስቃሽ ስወራጭ ስጨነቅ በፍቅርሽ ተውቼ ድንገት ስባዝን አታድርጊኝ ባክሽ ባንቺ እንዳዝን አትርሺ ፍቅር እባክሽ አደራ አስታውሺው ካንቺ መዋሌን ሳወራ እንደምን ይነጋ ይሆን ሌሊቱ ስባዥቅ ፍቅርሽ ሲያባንነኝ ስቃሽ ስወራጭ ስጨነቅ እንደምን ይነጋ ይሆን ሌሊቱን ስባዥቅ ፍቅርሽ ሲያባንነኝ ስቃሽ ስወራጭ ስጨነቅ ምቹ ወንበር ላይ አንድ ላይ ተቀምጠን እኔና አንቺ በስሜት ተውጠን ስናወጋ ስለ ፍቅር ተቃቅፈን የፍቅር ሕይወቱ በጣም ደግፈን እንደምን ይነጋ ይሆን ሌሊቱ ስባዥቅ ፍቅርሽ ሲያባንነኝ ስቃሽ ስወራች ስጨነቅ እንደምን ይነጋ ይሆን ሌሊቱን ስባዥቅ ፍቅርሽ ሲያባንነኝ ስቃሽ ስወራች ስጨነቅ ስንጀምር ገና የፍቅርን ሙርሽት መንገድ ላይ አብረን ስንጓዝ በምሽት ያወጋሽልኝ በለዛ አንደበትሽ አትርሺው ደግሞ ማርኮይ ነው ውበትሽ እንደምን ይነጋ ይሆን ሌሊቱ ስባዥቅ ፍቅርሽ ሲያባንነኝ ስቃሽ ስወራጭ ስጨነቅ